hello ሰላም፣ እንዴት ዋልሽ? የቤዛዊት ስልክ ነው። ሰላም ከ STEM For Kids ነበር የምደውልልሽ። ሰላም ነው፣ እንዴት ነሽ? እም፣ ከዚህ በፊት ያለውም okay ያለውን መረጃ ነግሬሽ I want be reminded ስላልሽኝ ላስታውስሽ ብዬ ነው። class ሰኞ ነው የሚጀምረው እና ሀሳብሽ ምን ግን ቦታ እንዲይዝልሽ አዎ፣ ሰኞ ነው የሚጀምረው next week ማለት ነው July first እሺ ሊያዝልሽ ቦታ ወስነ okay። ስለዚህ አምስት መቶ ብር deposit ታደርጊ እና ምዝገባ ላይ ተመላሽ የሚሆን ማለት ነው። ከዛ at any time registration ማካሄድ ይቻላል። ባትመጪም online በ mobile banking ማድረግ ይቻላል። እሺ text ላድርገልሽ። የ reservation ነው ወይስ registration?
ሁለቱም አንድ አይደለም።
registration account ኡ ነው ተመሳሳይ ነው። just checking ትክክል እርግጠኛ ለመሆን ብዬ ነው። ቦታ reserve ለማስደረግ ከሆነ አምስት መቶ ብር ነው per child። ከዛ ምዝገባ ላይ ተቀናሽ የሚሆን extra payment አይደለም። እሺ የልጆች ስም ስም ትለኛለሽ? ልመዝግብና
አቤቱ
እም?
አቤቱ
ይቅርታ እንዴ ይቅርታ ወይ ደግሞ text አድርጊልኛለሽ መልሰሽ እሺ እሺ account ኡን text አደርግልሽ ማለት ነው።
በቃ ጥሩ እሺ ይቅርታ ስምሽም አለበት።
ቤዛዊት እሺ እልክልሻለሁ።
እሺ thank you።
መልካም ቀን። ምንም አይደል።